hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ እናት። ጀሞ delivery አቋርጣችሁ ነበር ጀመራችሁ እንዴ?
ምን ቺፕ አስቤዛ ያው ጀምረናል። ጀሞ እናደርሳለን።
ጀሞ ሶስት መስታወት አካባቢ ታደርሳላችሁ?
አዎ አዲስ ኦሮሚያ ክልል ነው እንዴ?
አዲስ አበባ ነው።
እ አዲስ አበባ ነው እኮ አዲስ አበባ እኮ ነው። አዎ እናደርሳለን። ይዘዛው ነገ ይደርሱታል። ዛሬ ሰው group ይቻላል።
ምን አሉኝ?
በሶስት ሰው group መመስረት ይቻላል።
ሶስት ሰው ነው ያለው። ድንች አራት ሰው ነው። ጥቅል ጎመን አምስት ሰው ነው። ሁሉም ሶስት ሰው ነው።
በቃ እሺ፣ እስኪ እና እናመሰግናለን።